ሪዝቅ ከላይ ነው፣ ምድር ላይ አይደለም። መጥቶ ይጋፋኛል ይላል። የአላህን ሪዝቅ ረዛቁ አላህ ከጎን ይክፈት፣ ፊት ለፊት ይክፈት። አላህ ለአንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘ ከገባ የእኛዎች አብረው ከሌሎቹ ጋር ብር ይመደብብሃል ሊያከሱ ከስራው እንድትወጣ መጠህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው። ብር ይመድባሉ አንተን ከ system ለማውጣት። وفي السماء رزقكم ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው። እዛ ነው የሚሰፈርላችሁ፣ ምድር ላይ አይደለም።